አንድ አንድ አንድ አንድ አንድ ሶስት hello ሰላም ጤና ይስጥልኝ። ከቢጂአይ ኢትዮጵያ ነበር የምደውልልዎት።
እሺ እሺ
ደውለውልን ነበረ ትናንትና። አገልግሎቱን አግኝተዋል?
አዎ አዎ ተገኝቷል እ ትላንት መጥቶ አስተካከለልን
አስተናግዶልዎታል?
አዎ አዎ አዎ
እሱን ለማረጋገጥ ነበር ደውያችሁ።
እ
እሱን ለመጠየቅ ነው። መልካም ቀን ይሁንልዎት።
እሱ እሺ እናመሰግናለን ያስመዘገቡበትን ስልክ ይነግሩኛል? ይቅርታ
በማን ስልክ ነበር የተመዘገበ ደምስ እ እ በስንት ንገራት አንተ ዜሮ ዘጠኝ ስልሳ ሁለት ዜሮ ዘጠኝ ስልሳ ሁለት እ አስራ ዘጠኝ እ ሀምሳ ዘጠኝ አስራ አንድ በሱ ነው የተመዘገበው።
እሺ እ የቤቱ ስም እ ማዮ ሀያ ሁለት ነው አይደለም? ማዮያ ሀ- ማጆዬ ሀያ ሁለት እሺ ሀያ ሁለት እሺ ተሰርቶልዎታል አይደለም?
አዎ ትላንት መጥቶ አስተካከለ።
መልካም ቀን
እሺ እሺ እደውልላችሁ